ጤና ይስጥልኝ ቢጫ ኢትዮጵያ ራሄል ነው የባንኮች የምንገልጻል አቤት ጤና ይስጥልኝ። ስቴሪዮን ዙሪያ ዛብሎን ማሽኑን በረዶን አልይዝም ብሎ አስቸግሩ።
እሺ እባክዎትን ቢጂአይ ቁጥሮትን ይንገሩን።
እ?
የቢጂአይ መለያ ቁጥሮትን ይንገሩን።
የብጃ ኢሜል ላይ ይቆጠርሽ አዎ፣ ወደ ሞባይልዎትን በመሴጅ የተላከልዎት።
እ? ሄሎ
አቤት መረጃ የም- መለያ ቁጥር ነው።
አዎ፣ መለያ ቁጥር ከቢጂአይ የተላከልዎት በመልእክት
እኮ ለመልእክት የተላከ የስልክ ቁጥር ነው ቁጥር ነው። አዎ እኮ የስልክ ቁጥር የደወልኩበት እዚህ አመልክት የተባልኩበት
እ፣ አይ እንደዛ ሳይሆን እ፣ ከቢጂአይ ደንበኝነቱን የተመዘገቡበት መለያ ቁጥር ነው።
እሺ አንድ እሺ
ሔዋን
አቤት ከብጃ የተመዘገባችበት መለያ ቁጥር አለ ሄሎ ደንበኛቸው